hello ሰላም ጤና ይስጥልኝ Best Bet አብራዘልና ያው ያው አልገባኝም message ኡ እንትን ምን ላይ ነበር? ቴሌግራም ላይ ነው እያወራህን ነበር?
አዎ አዎ ማን ልበል ስምህን?
እ ስምህን ማን ልበል? የቴሌግራም ስምህ ጃፈ- ጃፈር ሀሩን ነው።
የቴሌግራም ስምህ
አ- አዎ ቴሌግራም ስም ዲማ ነው የሚባለው።
ዲማ?
አዎ
አሁን እያወራህን ነበር?
አዎ አዎ አዎ እስቲ Best Bet ቁጥርህን ንገረኝ። ዜሮ ዘጠኝ
ሰላሳ አራት እህ ዘጠና ስምንት እህ ሀያ ዘጠኝ እህ ዘጠና አራት
መሊኮ ነው። እሺ ይኸውልህ process ላይ ነው ይገባልሃል። ትንሽ ጠብቃቸው። እሺ
እሺ እሺ እሺ እሺ አባቴ መልካም ቀን።
እሺ እሺ አንቺ